ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልን።
ከቺፕ ነበር የምደውልዎት።
እሺ
የበዓል የዶሮ ጥቅል order አድርገው ነበር።
ወሰድኩኝ፣ አመጡልኝ። እሺ አዎ እና check አድርገውታል? እስቲ feedback ለመጠየቅ ነበረ።
አ- check አላረኩኝ ምን እንደመጣ ፍሪጅ ነው የከተትኩት እና በረዶ ነው ያለ አላየሁትም።
በቃ እሺ፣ ያው ያው ስታየው ቅርበት ነገር physically ካለ ያምራል።
check ለማድረግ ነበር።
ችግር የለውም እንደውልልዎታለን። በዚህ ስልክ እንደውል ጥሩ አዎ ካልሆነ አዎ፣ በዚህ ስልክ ይደውሉልኝ።
አመሰግናለሁ። እኔ ቆንጆ እሺ እሺ፣ መልካም እናመሰግናለን።
አመት መልካም በዓል በዓል ሰላም። እሺ ለእናንተም። እሺ መልካም በዓል።